ያነባል የምንለው
ሰላም ነው። የቤት ሰራተኛ ማግኘት እችላለሁ?
አዎ ከዚህ ቀደም ጉዳይን ተጠቅመው ያውቃሉ?
አዎ ቆይቷል እንጂ አመት ይሆናል መሰለኝ።
እሺ ሙሉ ስሞን ይንገሩኝ።
እሺ ይኸውልሽ ማለት አስተማማኝ ነው ግን በእናንተ hello አዎ አዎ እኛ ጋር አሁን የተመዘገቡ ባለሙያዎች ብቃት ያላቸው ማንነታቸው የተረጋገጠ በአቅራቢያ በተገኙ ባለሙያዎችን ማግኘት ያው ባለሙያዎች በተመላላሽነት ነው።
እም፣ እንትን አላቸው ዋስትና አላቸው ተያዥ ምናምን።
አዎ ተያዥ አላቸዋል።
እሺ ስልክ ልጠብቅ?
አይ ያለው ሙሉ መረጃ ይንገሩኝ። እ፣ የቤቶት አይነት ምን አይነት ነው?
አይ ቪላ የቤት ነው የቤቶት አይነት ኮንዶሚኒየም ነው? ቪላ ነው?
አይ አፓርታማ ነው ቪላ የሚለውን ይንገሩኝ።
አይ ባለ አንድ ፎቅ ነው።
G plus one ነው?
አዎ ግቢ ሰፊ ነው። እ፣ እና ሰፈሩ ወደ ጨርቆስ አካባቢ ነው። hello hello የሰማሁት ነው። ቤቶት G plus one ነው?
አዎ
ስለዚህ ስልኮትን ይዣለሁ። የእርስዎን ጥያቄ የምታስተናግደው ባልደረባዬ ትደውልልዎታለች። ይጠብቁ።
okay